Hello ጤና ይስጥልን ቤት ቤት ጤና ይስጥልን withdraw አላለኝ በዚህ ስልክ አስር ሺ እና አስራ አምስት ሺ በዚህ በደወሉበት ስልክ ነው።
confirm አድርጉኝ።
አምስት ሺ እና አስር ሺ ነው። ዩሲስ አይ አንተ ናት
ሄሎ
ሄሎ አቤት።
እሺ አፕሩቭድ አድርጌልሃለሁ ገብቶልሃል ቼክ አድርጎች እሺ እሺ